ሄሎ ሄሎ ሄሎ
አቤት፣ ጤና ይስጥልን።
አብሮ ይስጥልኝ።
ከ We Plus Solution ነበረ ምደውለው።
ከምን ከ We Plus Solution ባለፈው አርብ ዕለት link ልከንሎት ነበረ እና register አዎ።
አድርገው register አድርገው ከሆነ
አርጌ ነበር ግን ምንም እ፣ የሆነ የሚጠይቃቸውን ነገሮች የጨረስኩ ግን አይመስለኝም። ማየት አልቻልኩም መልሼ ማለት አሁን ምን ላይ እንጂ ነው አርጌ ያለው ስልኬ ላይም መጥቷል እንትኑ አፕሊኬሽኑ።
አይደለ መጥቷላ። ምንድን ነው የቸገሩት?
አይ በቃ መጥቷል። እንግዲህ መጥቶ ያ ነው የመጨረሻው ወይስ ምንድን ነው የሚለው ነው።
ከዛም አንደኛ ሊንኩ- ሊንኩ ከመጣ ሎየር በኋላ የሚል ሎየር የሚልም አላገኘውም ማለት እዛ ውስጥ ነው አለ በ- የሚመዘገበው።
አዎ አለ ግን እሺ፣ ቼክ አዎ አለ አልሽኝ፣ ግን አ- አልከፍት አለኝ መሰለኝ ብለው ብለው ብለው የሆነ ግማሽ ቀን ነገር አልፈጀብኝም። ብለሽ የምር እናንተ ጋር በመጣ ይሻለኝ ነበር። አዎ ብዙ ጊዜ እናያጋጠፉት።
እሺ፣ የማይሆን ከሆነም እንትን እንላለን። የ lawyer ኡን ስ check እናደርጋለን።
እስቲ check አድርጊና ገብተዋል አልገባም። እኔ lawyer ም ብዬ አልጻፍኩማ።
እሺ።
የጠየቀኝ የለም።
እሺ፣ እሺ፣ እናመሰግናለን።